ያው እነ ታከለ already እየጨረሱ ነው። ዮናስ ገብቶና ያግዛችሁ እ ይኸው ሄደ እኮ ይሁን
አቤት ግን ይኸው እንትን እያልኩ ነው።
በቃ ገብተው የራሳቸው printer check እያደረጉ ነው።
አ አንተ ዝም ብለህ ሶስተኛ ፎቅና እንደወጣ በቀኝ በኩል እያቸውና መስራቱን check አድርገህ በቃ መመለስ ትችላለህ። የእነሱ ፕሪንተር እምቢ ካለ ነው የኛ የምጠቀመው።
ፕሪንተር ይመለስ። ፕሪንተር አዎ ይመለስ።
ካልተጠቀሙት አዎ
እሺ እሺ።
እሺ ወንድሜ